ልርዳው
ስለዚህ
እግዚአብሔር ይመስገን። ለመነች
እንትን ቴክስት አይገባልኝም እናት ሳምንት ይሆነኛል።
ቴክስት አይገባለሁትም።
አዎ
የምን ቴክስት ነው?
የቤትኛ የቤተኛ ቴክስት። እሺ አዎ።
ደግሞ ስንበቦትን ቢጂአይ ነው ይችላሉ።
እ
ቢጂአይ አይዲውት ይንገሩ።
አይዲ ካርድ አዎ ቁጥሩን ይንገሩኝ።
የስልክ ቁጥሬ ነው ወይስ ስልኬ ነው ወይስ የካርድ የቢጂአይ የቢጂአይ ኮዱን እ ብቻ ካርዷን አዎ
እስ፣ በአንዴ
ደንበኛችን መስመር ላይ አሉ። መስመር ላይ ያሉ ደንበኛችን አዎ ዜሮ አንድ ዜሮ አምስት ዜሮ ስምንት
ዜሮ አንድ ዜሮ አምስት
ዜሮ ስምንት ዜሮ ስምንት አዎ ግን ይኸውልሽ፣ የካርድ ካርዱ ማለት